ሄሎ
ሄሎ ሰላም ጤና ይስጥልኝ ሙባረክ
አቤት ከዊ ፕላስ ነበር የምደውለው የኛ application አውርደው ነበር
ዊ ፕላስ አዎ
እ፣ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር
እ፣ እኔ ሹፌር ነኝ።
የራይድ
አይ አይደለሁም፣ ለተጠቃሚ okay እሺ በቃ ለተጠቃሚነት እርስዎ ያወረዱት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ እ፣ ዊ ፕላስ ሶሉሽን user የምትላለች እኛ ለተጠቃሚዎቻችን ያዘጋጀ ነው። ከታክሲ አገልግሎት ጀምሮ የተለያዩ አገልግሎቶቻችንን ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የምታደርጓን referral code የሚያገኙባት ማለት ነው።
እሺ ፕሌይ ስቶር ላይ ዊ ፕላስ ሶሉሽን user የምትላለች እሷን register በማድረግ ምን ምን አገልግሎቶች አሉ የሚሉትን ማየት ይችላሉ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
አመ- እሺ፣ መልካም ቀን